ማርያምን ሄሎ ጤና ይስጥልኝ ቤት ቤት
እንትን ብሩ ዜሮ አድርጌ ነበር አሁን እና አልገባልኝም።
እሺ አሁን በደወልክበት ቁጥር ነው።
አሁን በደወልኩበት ቁጥር አዎ አንዴ አስር ሺህ ብር አንዴ ሁለት ሺህ ብር እሺ check እያደረኩልህ ነው።
እሺ።
አስር ሺህ ሁለት ሺህ ብር አንድ ሺህ ሁለት ሺህ ብር ቅድም ብሏል ሲመጣ
እንደ አራት ሺህ ስድስት መቶ ብር ከእንደገና ቀሪ ያለኝ እዳው ላይ ያላወጣሁት እኮ ለመታወቂያ ብዬ ነው የተውኩት። ሶስት percent ሆኖታል ስልኳ ግን ሊዘጋብኝ ነው።
ትዝጋ።
ትዝጋ ትዝጋ፣ አሁን ትዝጋ።
አይ ማለት ቀላል ማለት
ቆይ ሄሎ check እያደረኩልህ ነው። አንዴ ጠብቀኝ።
ادرس يا فقدها بصير يجي يجي አዮ ማል ጎድጅ ነው ቆይ ሰል እ ግሪማክ ተቆንጆ አበየደ
ወደ ቴሌ ብር ነው አይደለ? ሰላሳ አንድ ሰላሳ አንድ ሰላሳ ስምንት ስልሳ ሁለት ዜሮ ሰባት አዎ
እሺ